ሄሎ ሄሎ ሰላም፣ ከ Best Bet ነው ምደውልልህ።
እሺ
እ login ማድረጊያው ቦታ አለ አይደለ?
አ እሱ ጋር ኢሜይል እንድታስገባ option ይሰጣሃል እንዴ?
አ ኢሜይልህን እንድታስገባ option ይሰጣሃል እሱ ጋር።
ኦ ቆይሽ አንዴ ሊሆን ነው ልመልስልሽ። እሺ እሺ እንትን ካለ ይ- ይከፍታል።
አ ኢሜይልህን ታስገባና forget password ብለህ በአንተ ኢሜይል ይላክልሃል ማለት ነው አዲሱ password።
Okay፣ እሺ ልሞክር።
ካልሆነ ደግሞ እሱ እምቢ ካለ ስልክህን ታስገባና ተመሳሳይ ነገር forget password ትላለህ። SMS OTP ይላክልሃል አዲሱ password ማለት ነው።
እሺ እሺ በቃ እሺ፣ እሺ አመሰግናለሁ።
ሞክረውና ካልሰራ መልሰህ ደውልልኝ።
እሺ እሺ እሺ መልካም ቀን።
እሺ፣ አመሰግናለሁ።